ደረሳችሁ?
ጤና ይስጥልኝ ቤተሰብ ዲቦራ ነኝ። እባክዎ የምንወደው አብሮ ይስጥልን። betting ኡ ጀምረን ነበረ ጸጋዬ አሰፋ balance አልቆብን ነበረ። እንዴት ነው የምናደርገው?
የስፖርት ነው ጸጋዬ?
ጸጋዬ አሰፋ ጀምረን የስፖርት ነው ስፖርት የግርስ ነው የምትቆርጠው?
አዎ፣ betting ያው እሺ አ፣ ለፋይናንሶች አስገባላቸው መጀመሪያ አስገብተን ነበረ። ባለፈ አስገብተን አስገብተን ነበረ።
እሺ እንደዛ ከሆነ ለእነሱ ደውልላቸው። እሺ እሺ ስልክ ቁጥራቸው አንዴ ልስጥክ።
አዎ ዜሮ ዘጠኝ ጻፊልኝ ጻፊልኝ ስልክ ቁጥር ስልክ ቁጥር ይኸው ደብተር አውድና በል ቀስ ብለህ እዛ ላይ እላዩ ላይ ጫፍ ላይ ዜሮ ዘጠኝ
Hello አቤት ዜሮ ዘጠኝ ዜሮ ዘጠኝ ሳይሆን ዜሮ አንድ አንድ የመስመር ዜሮ ስልክ ነው።
ምን አልሽ?
የመስመር ስልክ ስለሆነ ዜሮ አንድ አንድ ነው የምትለው።
እሺ ዜሮ አንድ አንድ ዜሮ አንድ አንድ አምስት ሀምሳ ስምንት አምስት አስራ ስምንት አምስት ሀምሳ ስምንት ነው ሀምሳ ስምንት አም- እሺ አምስት ሀምሳ ስምንት ዘጠና አምስት ዘጠኝ ሀም- አምስት ሀምሳ ስምንት አለ ዘጠና ዘጠኝ ስልሳ አንድ
ስልሳ አምስት ስልሳ አንድ ስልሳ አንድ አዎ እስቲ ንገረኝ ደግሞ አንዴ ጸጋዬ
እኔ ራሴ ልጻሽ ነገር ዜሮ አንድ አንድ አምስት ሀምሳ ስምንት አምስት ሀምሳ ስምንት ዘጠና ዘጠኝ ዘጠና ዘጠኝ ስልሳ አንድ ስልሳ አንድ ዜሮ አንድ አንድ አምስት ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ አዎ አዎ እሺ፣ አመሰግናለሁ።
እሺ እሺ አመሰግናለሁ